ያው የሩዋንዳ እንደደወለ ነበር።
አዎ ደውዬ ነበረ እና ስልካቸው አልሰራ ብሎ ነው።
ሲስተም እያስቸገረ ስለሆነ አዎ ሲስተም ነው መሰለኝ። ከቻኖ ኦርደር ይዤ ነበርና አልደረሰልኝም ነበር።
ኦርደር ነበሩን ንገረኝ።
ኦኬ ኦርደር ነምበር ዜሮ አንድ ሰላሳ አንድ ዜሮ አንድ ሰላሳ አንድ አዎ አዎ ናያልከ ከቻኖሌ አዎ፣ አዎ።
ሰሚት ነው።
አዎ አዎ እሺ ከቻኖሌ ትተን ስለማንወጣ ጠብቀ ነው የምትሰራው። እሺ ያሬድ እሺ፣ ሲጨርስ ስጨርስ ላሳውቅ።
አዎ እሺ ማን ነበር ስምሽ አንቺ? እናት ይቅርታ መሰረት መሰረት መቼ ነሽ? እሺ እሺ መስዬ፣ እሺ እሺ እሺ እሺ እሺ